ሌላው ጤና ይስጥልን።
ይስጥልኝ።
ጤና ይስጥልን አባት ምን ልትለው?
አይ የሆነ የስራ መኪና ፈልጌ ነበረ።
እሺ
roof ወይ ደግሞ ዶልፊን ማለት ነው አለን ሁለቱም አለን እ እ ሁለቱም አለን። high roof ሁለት ሺህ አስራ ስድስት አለን።
እም ዶልፊን ደግሞ ሁለት ስድስት እና ሰባት አለን።
የሆነች ቀይ ዶልፊን እ፣ እንትኑ ላይ ቆመ አጠገቡ ሆነች ማለት ነው። እሷ ሁለት ወታለች።
ሺህ አንድ ሁለት ሺህ አንድ አለን ሁለት ነጥብ አራት
ሁለት ነጥብ አራት ናት እሷ።
አዎ ድርድር ይኖረናል በአካል ሲመጡ።
እሺ ሌላ ሳ- ድ- ድ- ዲ- ዲ- D4D የለሽም?
ምን አሉኝ?
D4D
D4D የለኝም በሻርክ ነው በቃ ደ- ዶልፊን በእሱ ነው ያለሽ። ሌላ ወይ እየሰማሁ ነው አባት።
በእሱ የለሽም፣ በ D4D የለሽም።
D4D የለንም።
እሺ አይናማ የሚባለው ውስጥ አይናማ አለን ሻርክ ሁለት ሺህ ሰባት እና ስድስት
ሰባት ሚሊዮን እና ስድስት ሚሊዮን አይደለም ሁለት ሞዴል ሁለት ሺህ ስድስት እና ሞዴል?
ሁለት ሺህ ሰባት okay አሀ እሺ እ፣ እንትናቸው ሳ
ዋጋው ሁለት ሺህ ስድስቱ ሁለት ነጥብ ስድስት እም፣ ሁለት ሺህ ሰባቱ ሶስት ነጥብ ሶስት okay የት አካባቢ ነው እንትኑ? hello hello hello
አባት hello
አይሰሙትም አባት ይሰማኛል፣ ይቆራረጣል። ለዛ እኮ ነው እኔ አዎ አሁን ኔትወርክ ይሆናል ፓስተር ክፍለ ሀገር- አደባባዩ ፊት ለፊት ምን አካ ምን አደባባይ ፓስተር አደባባዩ ፊት ለፊት በቃ እኔ ክፍለ ሀገር ስላለሁኝ ነው። እኔ አሁን ቲክቶክ ላይ እንትን ብዬሽ ስላየሁኝ ነው።
አዎ እና እ፣ መኪናዎቻችሁ አሪፍ ስለሆኑ ስላየሁኝ ነው። high roof ሳ ምን አይነት ነው ያለሽ?
high roof አለን ሁለት ሺህ አስራ ስድስት እሺ እሱ ስንት ነው?
ሶስት ነጥብ አራት ስምንት መቶ ሺህ ዕዳ አለበት ስምንት መቶ ሺህ ዕዳ አለበት።
አዎ ሁለት ነጥብ አራት ለእጅ ይፈልጋል
okay ዕዳውን በባንክ እንትን ማለት ይቻላል ማመቻቸት ስምንት መቶ ሺህ ባንክ የተመቻቸ ነው ነው
አዎ
እስቲ በቃ ማለት በቅርብ ሌላም መኪና ሊገባ ይችላል አስባለሁኝ። እስቲ በቅርብ እደውልልሻለሁኝ።
ደውሉልኝ እሺ በቃ
እሺ አባት እሺ ነው።